Hello እሺ ጤና ይስጥልኝ ፓርክ ሌን አዲስ አዎ አብሮ ይስጥልኝ ከአሪፍ ፔ ነው የምደውልልዎት እሺ ቢክረም በለ ከዚህ በፊት POS machine ኑ ልንወስደው እንደሆነ አሳውቀናችሁ ነበር እና ዛሬ ስለምንመጣ ምናልባት ቻርጅም ከሌለው ምናምን ቻርጅ አድርገው ጠብቁን check አድርገን ስለምንወስደው እሺ እነግርልሻለሁ እሺ እሺ ደንበኛችን እሺ መልካም ቀን እም